ሄሎ ጤና ይስጥልን። ችብችብ ትላንትና ስኳር አዝዤ ነበርና ሎሽን ተሳስቶ ቦሌ አለ። እኔ ያለው ስተደርጋ ነኝ ቸርች እርሶ ፒቶ ማለት ነው እና ቅድም ደወለልኝና እንትሎኝ ነበረ ወደዛ አልመጡት አስተላልፍልሻለሁ ብሎኝ ነበር። አልመጡም ዛሬ። ነገ ግን እንዲመጣልኝ ነበር።
ነገ አስተላልፍልዎታለሁ። TPO ነው አይደል ያሉኝ?
TPO እሺ፣ ነገ እንልክልዎታለን። አጠቃላይ አስራ ሁለት ኪሎ አዎ፣ አስራ ሁለት ኪሎ ነበር። አዎ፣ እሺ፣ ነገ እንልክልዎታለን።
እሺ፣ እሺ፣ አመሰግናለሁ።
እሺ